ጤና ይስጥልን ቤተሰቦች እባኮ ምን ልርዳዎት?
እንትን ነበረ ኦንላይን ላይ ማታ ቆርጬ እሺ እና ሶስቱ ትኬት ዝም ብሎ አርሞት win win ብሎ ማለት ማለት ገና የሀያ ዘጠኝ የዛሬም ማለት ነው እሺ
እና ይሄ ብሩ አለ አይደለ place ስታደርግ የሚመጣው ብር እሺ
possible winning የሚለው እሱ ላይ የዘመሉ ሀያ አራት ብር ሀያ ሶስት ብር won ምናምን ብሎ ተጽፏልና እሺ
እና እ cash number ኡን ትነግረኛለህ? ID ውን
cash number ኦችን ልንገርሽ ካሽ ልላ- ኮዱን?
cash code ኡን በቴሌግራም ልላክልሽ እሺ እሺ እንችላለን በዛ ማድረግ እሺ እሺ